Hello?
ሀለው
ሀሎ ሀሎ
ሀለው
አቤት ይሰማል አይሰማም?
ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ነው። ጌታቸው ነኝ፣ ደንበኛ ነኝ።
ጌታቸውማ
አረጋው
አራጋው። እሺ
እና የሆነ text አዲስ የተያዘ ነበር የገባ ነበር እና ደርሶኝ
እሁ።
ከዛ ቀን ምርጫ ይቻላል አይቻልም ብዬ ነው።
አዎ መ- መቼ ነው የሚለውም ይሄ ቴ- text ኡ ላይ message ኡ ላይ
January ነው የሚለው
January ማለት ከአንድ ወር በኋላ ማለት ነው።
አ
ቀኑን ወደ የት እ- ለማራዘም ወደፊት ፈልገህ ነው ነው ወይስ ወይስ መምረጥ ወደ ኋላ መቀነስ እችላለሁ?
አ፣ ትችላለህ? እዛ አካባቢ የእኛ ተወካይ አለ። ከእሱ ጋር ተነጋግረህ ለመቼ ዝግጁ እንደምትሆን ለእሱ ታሳውቃለህ። አ፣ አ- አስተባባሪው ጋር ከነ- በአስተባባሪው ገቢ አርጌ
እ?
በአስተባባሪው አርጌ ማለት ነው።
አዎ በአስተባባሪው በኩል መቼ ለመቼ ዝግጁ እንደምትሆን ለእሱ ታሳውቃለህ። እሱ እ፣ ደንበኛው ዝግጁ ነው ብሎ ሲል ከዚህ የሚመጣበት ቀን message ኡ ይመጣላል ማለት ነው። ደርሳል።
ጥሩ እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን ይሁንልህ።